ጤና ይስጥልን ቤስት ቤት ምን እንርዳዎት።
deposit ያደረኩ ብር እስካሁን አልገባልኝ።
መች ነበር deposit ያደረግከው?
አሁን አሁን ከሰላሳ ደቂቃ በፊት ሰላ- ሰባት መቶ ብር አድርጌ ያለው ትላንት ደግሞ ስድስት መቶ ብር አድርጌ ሁለቱም አልገባም።
ከየት ባንክ ነው ወይ ቴሌ ብር ነው?
ወደ ባንክ
deposit ነው withdraw ነው ያደረግከው?
ማለት withdraw አድርጌ ማለት ነው።
በዚህ ስልክ ነው?
አ- ሰባት መቶ በዚህ ስልክ ነው ያደረኩት።
ዛሬ ነው አልከኝ?
ሰባት መቶ አዎ ከሰላሳ ደቂቃ በፊት
እሺ አንዴ ጠብቀኝ።
ሞቷል።
እሺ ሰባት መቶ ብሩ process ላይ ነው ያለው። ያኛውን ትነግረኛለህ?
ሰላ- ዜሮ ዘጠኝ ሰላሳ አራት እሺ
አስራ ሶስት እሺ ሰማንያ አንድ ሰማንያ አምስት የትላንት ነው ስለ
ስንት ነው ይሄ?
ስድስት መቶ ብር
እሺ ሶስት መቶ ሶስት መቶ አይደል ያደረከው?
አዎ ሁለት ሺህ ሶስት መቶ ሶስት መቶ እሺ process ላይ ነው ያለው። እሱም አንድ ላይ ይገባልሃል። እሺ ከዛኛው ጋር ይቆያል እንዴት ይሆናል? አሁን አሁን ልጅ- ትንሽ ያው transaction ስለበዛ ነው። ቻፓዎች ያስተካክሉታል። ይገባልሃል። እሺ ዛሬ ይገባልኛ?
አዎ
እሺ እሺ እሺ መልካም ቀን